የሚልርደው
የተቸርች ለማስለቅ ነበርች።
እሺ ከስር ኮዱ ንገሩን።
አስራ አራት
እሺ
ዜሮ አራት
እሺ ሃምሳ ስምንት ሀያ
እሺ ሎስት ነው በሁለት ጨዋታ
እ በሁለት ጨዋታ ሎስት ነው የቶትናም እና
እም፣ የኤንኤፍ ሬልዌ የሚለው።
እሺ።
እሺ መልካም ቀን